ሄሎ ሄሎ፣ ጤና ይስጥልን Best Bet
ሰላም ነው።
አለን አለን። እሺ ምን እናድርገው?
በ voucher code አስራ አንድ ሺህ ብር አውጥቼ ነበር ግን አለቀለት።
በ voucher code አዎ ኦንላይን
እሺ፣ በደወልክበት ቁጥር ነው።
አዎ በአስራ ሰባት ቤት ነው።
እሺ፣ ዜሮ ዘጠኝ አስራ ሰባት አርባ ሁለት
እሺ፣
ሰላሳ አራት ሀያ አንድ
ዛሬ ነው።
አዎ አሁን
ሄሎ፣ አቤት አ ወደ አካውንት እኮ ተመልሷል አይደል ብሩ?
ብሎ ወደ አካውንት ወደ ቤስት ቤት አካውንት ላይ ቼክ አድርጎ እሺ፣ ወደ- እዛ ላይ ነው የተመለሰው።
እና ቤት ቤት ሂጅ ልጠይቃቸዋል ነው እዚህኛው የኔ አካውንት ላይ ነው የገባው።
የራስ አካውንት ስልክ ላይ ነው ያለው። ደግመህ ማውጣት ነው ያለብህ እንጂ ሪቨርትድ ነው የሚለው።
አዎ አዎ ገብተዋል። አዎ ገብተዋል። ቴንኪው ችግር የለም።